ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን አባት እባክሽን ቤት በባንክ አማራጭ ያላቸው መኪኖች አላቸው ብዬ ነበር የደወልኩት።
እሺ አሉን። ሁሉም መኪኖቻችን ጋር ከባንክ ጋር ይያያዛል።
አድራሻችሁ የት ነው? ማ- ፓስተርና መስቀል ፍላወር እንገኛለን።
መስቀል ፍላወር ይቀርበኛል። እኔ ወደዚህ ወዳያት ነኝ። ምኑ አካባቢ መስቀል ፍላወር?
ምን አይነት መኪና ነው ግን የፈለጉት? እርስዎ?
የስራ መኪና አባዱላ ወይም የስራ- ደግሞ ፓስተር አባዱላ ወይ- ብራንቻችን ነው አባዱላ።
እኮ ፓስተር።
ኦኬ ፓስተር አደባባይ አዎ ፊት ለፊት እንገኛለን። የስራ መኪና ምንድን ነው አሊባባ ነው የሚባለው? አሊባባ ማሊባባ- ካር ማርኬት ማሊባባ።
ማል- ማሊባባ ካር ማርኬት።
አዎ።
እሺ እሺ፣ የእኔ እናት በአካል እመጣለሁ። እሺ እሺ።
ቅድም አላክሽልኝ መሬት ነው። ለገዛ ኖረ ይሄን እየጠናኝ ነው።